አመሰግናለሁ። ጤና ይስጥልኝ ዶክቱ
ጤና ይስጥልኝና ሰላሞች።
ሰላም
አዲሱን stand up comedy ለማየት link ኡ አልሰራ አለኝ እና ቦታ ትይዙልኛላችሁ?
እሺ ይቻላል። ከፍለሻል?
አልከፈልኩኝም። ለመክፈል እንዴት ነው link ኡ? እምቢ አለኝ። ይኸውልሽ ኢንስታግራም ላይ እሺ፣ እዚህ መመዝገብ እችላለሁ። ንገሪኝ፣ ስም ስሞችን ንገሩኝና።
ቤተል ረሻድ
ቤተልሔም አዎ፣ ቤተል ቤተል
ቤተል አዎ፣
ቤተል ማን አሉኝ? አባት ረሻድ ረሻድ
ረሻድ።
እና አንድም ሰው አለ አብሮ
እሺ፣ እሺ። ስልኮትን እንቀፍ ዜሮ ዘጠኝ አርባ አራት አርባ አራት ሀያ ሶስት
እሺ።
ስልሳ ሶስት ሀያ አምስት
ከየት ነው የደወሉልን?
አየር ጤና
ማስታወቂያውን የት ላይ ነው ያዩ? ከምን አይተው ነው የደወሉልን?
ኢንስታግራም ላይ
እሺ እ፣ ትኬቱን እዛው ቅዳሜ ማግኘት ይችላሉ። ቅዳሜ መጋቢት 14 12 ሰዓት ነው የሚጀምረው። እርስዎ ቀድሞ 11 ሰዓት መገኘት አለቦት እና ትኬቱ ከስድስት ሰዓት ጀምሮ አለ። እዛ ማግኘት ይችላሉ።
መልካም።
አሁን እኛ እንመዘግባለን። እሺ፣ ሁለት ሰዎች እናት እሺ፣ እሺ፣ እሺ እናት እሺ። ስለደወሉ እናመሰግናለን።
መልካም